አቤት ወይና አልኩን ትንሽ አቤት አለች እንደ ዓለም ፀሐይ የለችም። ምሳ ፍለጋ ታች ወርዳለች እውነት
እ ውሃና ቢላዋ ፈልጌ ነበር።
ውሃ ስንት ሆ እ? አየሁ እየፈላሁ ካለ ሻይ የሚል የፈለኸው የለ ስትመጣ ታመጣልሻለች። የለች እሺ። ትቆይ ይሆን ትቆይ ማለት እኔ እንጃ ስልክም አልያዘኝ ደግሞ በምን ላገኝ።
እሺ፣ ታች- እሺ።
ታችኛው ካፍቴሪያ ነው የሄደች። እስኪ አስቴር ላይ ደውይና ንገረኝ።
የለኝም የአስቴር ስልክ የሚገርም የዝኑስ እ? የዝኑ አለኝ በቃ ለዝኑ ደውይ። ዝኑ ምዘን እሺ